ሀሎ አህመድ እንዴት ነህ? ሰላም ነው እግዚአብሔር ይመስገን።
አለን። ከቤት ስቤት ነው የምደውልልህ።
አዎ ይህን ድምፅ አውቀዋለሁ።
እ- እሺ ምን ነበር ጥያቄ?
እ፣ እስቲ አይቲዎች እንትን ለአድራሻ ላክልን ብለውኝ የከፈትክበትን ሰጥቻቸው ነበር እንሂድ ብለውኝ ኮኔክሽን እ፣ ብሩኬ ነህ?
ብሩክ አይደሉም እኔ ተስፋ ይባላል።
እ፣ እሺ እ፣ እንትን ስራ ከፈታኝ ትንሽ ቆየሁኝ እና ኮኔክሽን በጣም አዘጎኛል። login ጋር ማለፍ አልቻልኩም። እገባለሁ ያስገባኝና ልክ login እላለሁ በቃ login ን part ማለፍ አልቻልኩም።
እስቲ accept በለኝ አሁን የመጣውና ሊዮ እስቲ support ነው አይደለ?
support ነው።
እስቲ accept በለኝ እሺ።
እሺ